ሄሎ ሄሎ አቤት copy copy Peace ነው የሚለው Peace ሄሎ ሄሎ ሰላም እንዴት ዋልክ አ ሰላም ነው እግዚአብሔር ይመስገን ከ Stanford Kids ነው የምደውልልህ ዲዲ አባላለሁ
እሺ ሰላም ነው እግዚአብሔር ይመስገን እዚህ ጋር Peace ኢትዮጵያ ስለሚል እንትን ያልኩት የተወዛገብኩት ስምህን ልጠራ ብዬ
አዎ እንደዛ ነው የሚለው OK ማን ልበል ስም
እኔ ምን ከየት ነው የምደው እስቲ የህፃናቶች እንትን አዎ የልጆች የሮቦቲክስ ስልጠና በሚል ፌስቡክ ላይ advertisement አችን አይተህ ስልክ ባለፈው ደ- ደውሎ ደውሎልኝ ነበረ ያው ተደውሎልሃል ተደውሎልኝ ያው inform አድርጎኛል OK packa- package ኡንም ሁሉንም ነግረውኛል በቃ adjust አድርጌ እደውላለሁ እኔ እመጣለሁ OK class ኡ ጀምሯል እ፣ ባለፈው March two ነበረ launch የተደረገው እና March two ላይ orientation ተሰጥቶ በባለፈው class already class ኡ ጀምሯል የ weekend class ነው ነግሮሃል
የቅዳሜና አሁን ነው የሚማሩት አዎ ከቅዳሜና ከእሑድ ግን አንድ ቀን ተመርጦ በሳምንት አንድ የሚሰጥ class ነው እና አንድ ሁለት class already አምልጧል አሁን የምትመዘገብና የምትመጣ ከሆነ ለ
next ላይ ይሁን አሁን እሱም busy ስለሆነ ልጁ ለዛ ብዬ ነው hold አድርጌው ነው
OK።
next ፕሮግራም ሲኖራችሁ follow up summ- አደርጋለሁ summer እንትን አለን summer camp አለ የዛን summer ላይ summer ላይ ይሻላል ብዬ ነው አሁን የቅዳሜም class ስላለው እ፣ ትንሽ tight ስለሆነብኝ ነው OK ወደ እሑድ መምጣት አይችልም የእሑዱ ወይስ busy ይሆናል already ብለክ ነው?
አዎ busy እንዳይሆን እንዳይጨናነቅ ብዬ ነው። summer ላይ ይሻላል። summer ላይ በአንድ እንትን በደንብ OK።
እንዲማር ፈልጌ ነው።
እሺ ስምህን እዚህ ጋር ግን ላስተካክለው Peace ኢትዮጵያ የሚለውን ማን ልበል ያንተ
አሚር አሚር በል፣ አሚር አሚር አሚር ማ አህመድ
እሺ እናመሰግናለን አሚር ማ አህመድ ስ- summer camp ኡ ላይ እንደውልላለን thank you።
እሺ welcome bye